hello ሌላ ይቅርታ መልሼ ደወልኩልዎት።
እሺ እሺ እሺ እ location ዎት የት ነበር ያሉኝ?
ካራ ቆሬ ካራ ቆሬ። ዛሬ ይምጣሉ አዙሪውን አልፎ ማለት ነው።
መቀበል ይችላሉ?
አዎ እች- እችላለሁ።
በቃ ዛሬ ይመጣልዎታል። driver ሲደውል ያንሱላቸው።
እሺ አደራ ግን ችግር የለም ችግር የለም። አሁን አሳውቅልዎታለሁኝ።
እሺ እሺ እሺ መልካም ቀን። እሺ አመሰግናለሁ። እሺ መልካም ቀን